Hello
አቤት ምን ልርዳት?
deposit ሳደርግ ብር ቆርጦብኝ አልገባም። ሁለተኛ ቀኑ ነው።
ከቴሌ ብር ነው deposit ያደረጉት?
አዎ፣ ቴሌ
የቴሌ ብር ስልክ ቁጥር አሁን የደወሉበት ነው?
አዎ፣ አዎ።
ስንት ብር ነው?
መቶ ዘጠና ስምንት ብር
መቶ
ዘጠና ስምንት ብር
መቼ ነው deposit ያደረጉት?
እ፣ ከ- ከ- ከትላንት ወዲያ ማታ
በሁለት
እ?
አርብ ለታ ማለት ነው።
አርብ መሰለኝ። አዎ፣ አርብ ወይም አዎ፣ ቅዳሜ አይደለም አርብ።
ወደ ባሙስ ገቢ ተደርጎሎታል። እሺ ምን መቶ ዘጠና ስምንት ብር ወደ ባሙስ ገቢ ተደርጎሎታል።
መቼ? አሁን ነው ወይስ ተደርጓል?
አይደለም already ገባ already የገባ transaction ነው። ባሞሶች ወደ gaming wallet ኡ update ካላደረጉ ባሞስ ደውሎ ይጠይቁሽ።
አይደለም ቫሙስ አይደለም፣ ሁሉ ስፖርት ላይ እኮ ነው የቆረጠው።
ወደ ባሞስ ነው ይሄ እኛ ጋር ያለው ወደ ባሞስ ለገባ ነው የሚያሳይ። ባሞስ ላይ ሁሉ ስፖርት ላይ ነው። ቴሌብር ላይ ደውዬ ለእናንተ ሶስት እንዲደውሉ ሰዓት ስልካቸው ከሀያ ሰጠው ነው።
አራት አይደል? ሶስት ሰዓት ከሀያ አምስት ላይ ሶስት ሰዓት ከሀያ አምስት ሺህ transaction message ኡን ይልኩልናል። እኛ ጋር የሚያሳየኝ ለአሁን በአርብ ዕለት ማታ transaction message ኡ አለኝ። የቻፓ እኮ ነው የቆረጠው። ቻፓ እኮ ነው የቻፓ የቆረጠው።
ነው እኮ አዎ።
የቻፓ መቶ ከቻፓ ዘጠና ወደ ስምንት ብር ባሙስ ደግሞ አንድ ነው አንድ ነው እኮ ወደ ወደ ባሙስ ነው ያስገቡት።
አይደለም፣ ወደ እንትን ነው ወደ ሁሉ ሁሉ ስፖርት ላይ ነው የቆረጠብኝ።
እኔ ጋር የሚያሳየው ባሙስ የ transaction ላይ text ኡ አለኝ አለኝ text
እኮ ይላኩልኝ፣ ችግር የለም። እኔ check ላድርገው በምንድን ነው process ላድርገው የምልክልሽ?
እንጂ በምንድን ነው ስልክ ቁጥር የምልክልሽ?
እንዳለ ሁሉ ስፖርት ላይ በ- በሁሉ ስፖርት ላይ ሲጀመር አይሰራም። በእንትን ቻፓ ሁሉ ስፖርት እንዳለ እ?
ባሙስ ላይ ነው። ባሙስ እና ሀበሻ ላይ ነው እስከዛሬ deposit ያደረጉት። በሁለት ባሙስ ላይ እና አንድ ሀበሻ ላይ deposit አድርገዋል። ሁሉ ሁሉ ስፖርት ስፖርት ላይ ላይም አያውቁም አያውቁም።
አረ በእኛ አረ በቻፓ የለም አጠቀምበታለሁ።
እኮ okay በቻፓ በቻፓ ግን የለም የለም።
ነው አዎ እኮ ለዛ እኮ ላይ ነው ያለ መሰለኝ system እኮ ነው የቆረጠብኝ። የ system ችግር መሰለኝ የቆረጠብኝ።
እኛ የ system ችግር። እሺ transaction ኡ ይላኩልኝና check ላድርገው ሌላ ካለ። በእኛ እና በኩል በምን ግን አንድ መቶ ልላክልሽ?
ዘጠና በምን ስምንት ልላክልሽ?
ዜሮ ዘጠኝ ስልሳ ስልክ ቁጥር ልስጦት።
እ፣ ስልሳ ስንት ነው?
ሰባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት እና ምን text ላይ ነው አይደል?
ቴሌግራም ላይ normal text ቴሌግራም ላይ ቴሌግራም ላይ እሺ፣ እሺ፣ በዚህ ቁጥር ቴሌግራም ላይ ላኩልን።
እሺ።